Hello ጤና Hello ጤና ይስጥልኝ።
አብሮሽ በለን
አያት ጸበል ነበርኩ ሁለት ደቂቃ ዳብዬ እየጠበቅኩ ነበር። መልስ ነ- እንድረስ
የመቼ order ነበር? ይቅርታ መቼ ነበር order ያደረጉት?
አናግረው የነበረ ማክሰኞ ነበረ ወር በሀያ ሶስት
Okay እሺ፣ አንዴ መስመር ላይ ጠብቁኝ።
የእናንተ ስራ ባልደረባ አናግረው የነበረ
Hello Hello ጤና ይስጥልኝ። አቤት
እሺ፣ driver ሲንገሩት ይደውሉለታል።
እሺ ዜሮ- ትናንት የ- የመቼ ነው የአሁን የዛሬ ነው?
አዎ አዎ፣ እሺ ዜሮ ዘጠኝ ሰባ ሶስት ሰባ ሶስት እሺ ዜሮ ዜሮ
እሺ ስልሳ ሶስት እሺ ሰባ አራት
ማን ልበለው?
ሰለሞን ይባላል። ይደውሉለት።
እሺ እሺ፣ አመሰግናለሁ።
እናመሰግናለን። መልካም ቀን